ሰላም ጤና ይስጥልን። በሽት ቤት ቤት ነው የሚልዳው።
አዎ ባላንስ ብር አስገብቼ ረጅም ሰዓት ሆነኝ አልገባ አልገባ ወደ ቤስት ቤት ነው። አዎ ዲፖዚት የሰራ አይደለም። እሺ ሲስተካከል ይገባል ሙሉ
ምን ያህል ልጠብቅ?
ትንሽ ያስተካከልና ሲስተካከል ራሱ ቤስት ቤት አካውንት ላይ ጨምረዋል።
ጊዜ አንድ ሀያ ደቂቃ ይፈጃል ወይስ አስር ደቂቃ? አንድ ሀያ ደቂቃ አስር ደቂቃ።
አይ እንደሱ ነው ማለት አልችልም፣ ግን ይገባል። መልካም